አቤት ጤና ይስጥልኝ ግርማያችን።
ወይ አሁን ከቢጂአይ ኢትዮጵያ ነው የምደውለው። አሁን ደውለው አስመዝግበውን ነበረ።
አ ይቅርታ በኔትወርክ ችግር እ፣ እያስመዘገብኩ የነበረው data ስለጠፋ ድጋሜ እንዲያስመዘግቡ ነበር የደወልንልዎት።
እሺ ችግር የለም። ኧረ ችግር ነበሩ የለም።
ደግሞ ይነግሩኛል።
እ፣ agitator ኡ የሚሽከረከር የለም ማሽኑ መ- በረዶ መበተኛው አዎ እሱን አስታውሰዋለሁ፣ ግን እ፣ ሲል ነበሩ የሚንገር
ሲል ነምበሩ ሁለት ዜሮ እሺ አስራ አምስት እሺ ስልሳ ሶስት እሺ
ስልሳ ሶስት ዘጠና ሰባት እሺ
ሰማንያ ሰባት መጨረሻው ማለት ነው።
ዘጠና ሰባት
ሰማንያ ሰባት መጨረሻው ሲል ነው።
ሰማንያ ሰባት አ፣ መስመር ላይ ጠርቶ ይቅርታ
እሺ ችግር የለም። አየር አለ ጤና ይስጥልኝ። አልተመዘ- አዎ ባርና ሪስቶራንት አይደለም?
ኩምሳ ባርና በር አዎ የእርሶስ የሚጋሩ የሚያችል
ዋሲሁን በላቸው ዋስሁን በላይ
ዋሲሁን በላቸው ላቸው አ እሺ እ፣ ስልክ ቁጥር ደግሞ አሁን በደረወለበት አይደለም?
አዎ ይሄ በደወልኩበት እ፣ አምሳ ናዝሬት አምሳ እ፣ አንድ ላይ ናዝሬት ዜሮ ዘጠኝ ታንከኛ ፊት ለፊት መከላከያ ፊት ለፊት ያውቃል ቢኒያም ነው አንተ ፕሮሞተር ያውቀዋል ቦታው እሺ እሺ፣ በጣም ይቅርታ ለ- ለተከታተሉት እናመሰግናለን። ለሚያችል
ችግር የለውም ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብ አስተያየት ከሚሰሙት በኋላ ያስቀምጡልን። መልካም ቀን።